Hello Hello ሰላም ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን ሰላም ነው።
አለሁኝ እግዚአብሔር ይመስገን። ከስቴንፎርድ ኬት ነበር እንደውልልሽ እሺ የ computer programming training አስታውሱ። ከዚህ በፊት ደውዬልሽ ነበርና ስራ ላይ ስለነበርሽ ብዙም ለማውራት አልተመቸሽም ነበር መሰለኝ።
ያው እኮ cancel አድርጌዋለሁ መሰለኝ የተውኩት ትቼዋለሁ።
ኦ እሺ ስላላወኩኝ ነው።
ይቅርታ ይቅርታ።
እሺ